hello ጤና ይስጥልኝ። ጭፕጭፕ
ሰላም እንዴት ነህ አባቴ?
ሰላም።
ዛሬ ደርስሻል ተብዬ ነበረ እና እሺ እስካሁን ግን አልተደወለልኝም። ቀን ላይ ነው ተነስቷል ምናምን ብሎ text ይላክልኝ።
okay፣ እሺ አንዴ check ላድርግለት።
እሺ፣
የት ነበር location ኖት?
ጎፋ መብራት ኃይል ኮንዶሚኒየም።
okay፣ እሺ ጎፋ ከሆነ ስልክ ልስጦት የ driver ኡን።
okay፣ እሺ
hello እ ልስጦት ልስጦት ስልክ ስልክ እሺ፣ ዘጠና አምስት ሀያ ስድስት ድጋሚ ሀያ ስድስት
ዘጠና አምስት ሀያ ስድስት ሀያ ስድስት ሀያ ሶስት
ሀያ ሶስት አዎ ይዞ ወጥቷል። ሌላ ቦታ እየሄድኩ ነው ስራ ላይ ነው። የጎፋዎቹን እ፣ አደርስላችኋለሁ ብሎኝ ነበር። ደውሎ check ያድርጉት። እሺ፣ እሺ መልካም ቀን